ሰላም ጤና ይስጥልኝ። ቢጫ ኢትዮጵያ ሳንቲ ነኝ። እባክዎትን ምን ልርዳው? ሰላም ጤና ይስጥልኝ። ቢጫ ኢትዮጵያ ሳንቲ ነኝ። እባክዎትን ምን ልርዳው? ሰላም ጤና ይስጥልኝ። ቢጫ ኢትዮጵያ ሳንቲ ነኝ። እባክዎትን ምን ልርዳው? አይሰማም። ምን አሉኝ? ደንበኛችን አይሰማም።
አልመጡም አልመጡም። ቢራ ፍሪጅ ተበላሽ ብዬ ነግሬሽ አልመጡልኝም።
በዚህ ስልክ ነበር ያስመዘገቡት?
አዎ
እሺ፣ አንድ መስመር ላይ ጠብቁ። ይልይሎት ስማ